Hello
Hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
Hello ሄሎ፣ አቤት ሰላም ሰላም ነው እ?
ይሰማል። ከ ChipChip ነበር የምደውሉት።
እሺ ምን ነረ?
እ፣ ChipChip ን ይጠቀማሉ አይደለ? ChipChip አዎ አዎ።
Okay። ChipChip ላይ complain ነገር ካሉት ለመቀበል ነበር የገባችን።
አይ የለኝም። ከዚህ በፊት የነበረ ተመልሶልኛል።
ተመልሶሎታል። ምን product ጥሩ quality ነበር የሚደርሱት?
አዎ ጥሩ ነው quality ውም። እ፣ አንድ የበዓል I think ወረፋ ሆኖባችሁ ነገር ስልኝ እ፣ ካላችሁኝ ቀን ዘግይቶ ነበረ። ከዛ ውጪ ምንም እሱ ነው ያቀረበኝ የዘገየው?
ነገር የለም። እ?
ኦ፣ okay። ChipChip application ላይ ተጨማሪ product ቢኖር ብለው የሚያስቡት product ካለ ቢያሳውቁን።
እሺ አሁን ላይ እ፣ እንዲህ ነው ለማለት አዎ፣ ማሰብ ይጠይቃል። እዛው ሀሳብ መስጫ አላችሁ አይደለ? እዛ ላይ ብጽፍ አይሻልም?
አዎ አዎ፣ አዎ፣ እንደዛማ ማድረግ ይችላሉ። application ውስጥ እንዴት ነው? ቀላል ነው?
አዎ ቀላል ነው። በጣም አሪፍ አድርጋችሁታል። አሁን እንደው update ያው።
ከሆነ በኋላ አሪፍ ነው በጣም።
በጣም ይመጣሎታል product ኡ።
አዎ አዎ ይመጣል።
በቃ እሺ፣ እናመሰግናለን ለሰጡን መልካም ቀን። እሺ።